Hello?
Hello, Salon Bebé.
Hello?
Hello, Abby. Hello.
ሄሎ ሄሎ ሰላም ጤና ይስጥልን። ከቺፕ ነበር የምደውልዎት። ይቅርታ ከየት?
ከቺፕቺፕ እሺ እ፣ ስለ ቺፕቺፕ አንዳንድ ነገር ጠይቀውት ነበር ደንበኛችን።
መቼ?
ቺፕቺፕ አሁን ቺፕቺፕ ላይ ምን መስተካከል አለበት የሚለውን ነገር ላናገሩት ነበረ። sorry።
ይቅርታ ልደውል የሆነ ቦታ ነኝ።
Okay ይቻላል።
እደውላለሁ። የማይመች ቦታ ነኝ። ይቅርታ እሺ፣ እሺ ችግር የለም።